ወላ ማድሪድ ማድሪድ እኮ በጣም የፈራኝ ነበር።
ሄሎ አሉ ሰላም ነው? ጤና ይስጥልኝ። ሁሉስፖርት አዎ
አንድ ቤ- እንትን ነበረኝ ብር ሶስት መቶ ነው ምናምን ጎድሎኛል መሰለኝ።
ምን ሶስት መቶ ብር ነው ምናምን ጎድሎኛል win ያልኩት እና ብር የገባልኝ አንድ አይነት አይደል?
ብር ጎሎኛ አዎ አልገባኝም።
ኦንላይን ነው የምጫወተውና እም win ብዬ ነበር እሺ እና win ያልኩትና አሁን ብር ያለኝ ተቀማጭ ብር እኩል አይደለም።
ትኬት ቁጥሩ የ- የነበረው አባንዳንድ game ነበረው።
game ኦቹን ሳይሆን ስልኬን ልንገርሽ ና ገብተሽ ታያለሽ አይ እንደሱ ገብቼ ማየት ስለማልችል ነው።
እና ትኬቱን ነው የምነግርሽ።
አዎ
በቃ እደውልልሻለሁ፣ በራሴ ስልክ እደውልልሻለሁ።
እሺ